ጤና ይስጥልን ቪዛ ኢትዮጵያ የደንኛ ባኩት የምልድረስ ሰላም ነው?
እግዚአብሔር ይመስገን።
ማሽን ተበላሽቶብኝ ነበር።
እሺ ይቻላል። ቪዛ አይዲ ወይ ደግሞ ፒን ነምበር ይንገሩኝ።
እሺ ቢጃ አይዲ ነገር እ፣ አስራ አምስት አስራ አምስት ሰባ ሶስት ሰባ ሶስት ዜሮ አምስት ዜሮ አምስት ዜሮ ስምንት ሄሎ ሄሎ